በሰላም ጤና ይስጥልን ቤተሰቦች
እንትን ነበረ እየ- ከቴሌ ብር ላይ እሺ ብር አውጥቼ ወደ ጨዋታው ለመግባት እሺ
እም፣ ስልክ ሌላ ስልክ ነው የሚያ- የሚያስገባልኝ።
Okay ከሌላ ስልክ እ፣ ሲሆን አይሆንም እሺ ቤት ቤት የምትጠቀምበት ስልክ መሆን አለበት deposit ግዴታ?
ስትለው አዎ deposit ስትለው ራሱ የድሬ ብርም የቤት ቤት ስልክህም እ፣ እሱ መሆን አለበት አንድ አይነት መሆን አለበት።
አዎ
Okay፣ እሺ በቃ አይ፣ እምቢ ስላለኝ ስለዚህ በዛኛው መክፈት አለብኝ ማለት ነው።
አዎ አዎ እሺ መልካም ቀን እዛ አሁን የተቀየረው አዎ አዎ
እሺ።
እሺ